በጣም ነው የሚያስጠላው።
ሄሎ ሄሎ ጌትነት፣ አቤት።
አሁን ደውለህ ነበረ
አዎ ደውዬልሽ ነበር።
እኮ ሌላ የራስህ order አለ ዘጠና ሰላሳ ዘጠኝ ያንተ order ነው። አሸብር የሚባል አሁን ያ- ያገናኘከኝ order የራሱን order ነው ይዞ ሄደው እኮ order ኣችሁ ስልክ እኮ አንድ ያ- አይነት ነው። order ኣችሁ ያ- አንድ አይነት ስለሆነ ነው
እሺ፣ እንጂ እናቴ እኮ- order number ኣችሁ ይለያያል። order አዎ፣ ለ- number ኣችሁ ለ- ይለያያል፣ እሺ።
ግን ምግቡ አንድ አይነት ነው። ለዛ ነው ሄደህ ራስህን ውሰድ አንድ ለንደን ባስ ጋር
እሺ ግን ልጁ ያንተ አይደለም ብሎኝ እኮ ነው ያ- ያስኬደኝ። እኔ ማን ነው ያለ እንደዛ እዛ ቢሮ የሚሰራው ልጅ የሚያስፈር order number ኡን ንገረን ንገረን።
ነግሬው ያንተ አይደለም የእሱን ብሎኝ እኔን አስወጣኝ።
ጌትነት
አቤት ጌትነት እንዴት ነህ?
እግዚአብሔር ይመስገን።
order number ስንት ነው ያንተ?
ዘጠና ሰላሳ ዘጠኝ ያንተ ዘጠና ሰላሳ ዘጠኝ እሱ ደግሞ አዎ።
ዘጠና እሱ የወሰደው ሰማን እ- እ-
ጌትነት hello hello
ይሰማኛል።
ጌትነት አቤት ይሰማኛል።
የአንተም የእሱም ተመሳሳይ item ነው። የሁለታችሁም ለንደን ባስ ነው። የእሱ ሌላ ለን- ለንደን ባስ፣ የአንተ ደግሞ ሌላ ሁለተኛ ለንደን ባስ ማለት ነው።
ስለዚህ እጄ ላውጣው የኔን order ሄደህ የአንተ ምግብ አልወጣም፣ እሱ የራሱን ይዞ ወጣው። ሄደህ የራስን ሄደህ ውሰድ።
እኔ እኮ ልጁ እኮ ያንተ አይደለም ብሎኝ እኮ ነው ያስወጣኝ። እጄ ማለት እኮ ነገርኩህ እኮ እሱ በ order number ኡ ለንደን ባስ ወሰደ። ሄደህ የኔም ለንደን ባስ ነው ብለህ አሳየውና ይሰጣል።